ሄሎ
ሄሎ ሰላም ጤና ይስጥልኝ።
ሰላም ሰላም ይስጥልኝ።
አለን አለን መለጋው
እሺ አገልግሎታችሁ ምን ላይ ምን ምን እንደሆነ እንድትገልጹልን።
ይሄ ቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶችን ያገኛሉ።
እሺ
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ ይመዘገባሉ። ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና መልስ የእድል ጨዋታ አለ። መጫወት ይችላሉ። ሰባት ቁጥር ቋንቋ ይምረጡ።
እሺ እሺ እሺ thank you እሺ መልካም እድል